ሄሎ ዲቻ፣ አቤት።
እንዴት እግዚአብሔር ይመስገን። ሄሎ
ሄላ፣ ወይ አይሰማም?
ይሰማል፣ ይሰማል። ቤት ልከህ ቦት ቦት ቦት ላይ ልከህ ነበር አይደለ? ፒን ብለህ
አሁን አላኩም እናቴ። እኔ የለውም ስራ አልወጣሁም። አሁን ገና ሊወጣ ነው።
ዲታ አይደለህም አንተ?
ዲታ ነኝ ግን አላኩም። አሁን አልወጣሁም።
እሺ፣ ወይ በአን- ሌላ- በአንተ ስልክ የሚጠቀም አለ? እሺ፣
አረ የለም እኔ አልገባም። ሲጀመር እንትኑ logout ነኝ ማታ እንዳወጣሁት
እሺ፣ እሺ፣ ጥሩ በቃ
እሺ እልካ